ጤና ይስጥልኝ ቤተሰቤ ዲቦራ ነኝ። እባክህ የምንወደው
ጤና ይስጥን ሲስተር እንዳልኩሽ እሺ ማታ ሶስት መቶ አውጥቼ ማለት ነው በሌት ስልክ እሺ
እስካሁን አልገባልኝም። በቴሌብር አውጥቼ እስካሁን ባዶ ነው እያለኝ ነው
እኮ ወደ ቤት ቤት አካውንት ነበር የላከው።
አይ ከቤት ፊት ወደዚህ ጋር ወደዚህ ወደ ቁጥሬ ነው የላኩት።
ወደ ቴሌብር ቁጥርክ አዎ ይሄ ቁጥር ነው።
በዚህ ቁጥር ነው።
አዎ እሺ check አደርግልሃለሁ። ትንሽ ጠብቀኝ። እሺ እሺ ውዴ
ሶስት መቶ ብር ነው።
አዎ አዎ እሺ hello፣
አዎ በ voucher ነው እኮ ያወጣኸው፣ ወደ ቴሌ ብር አይደለም የላከው።
voucher ምን ነው በ voucher ኮድ ነው ያወጣኸው። የት አካባቢ ነው ያለህ አንተ? ከቤት ቤት ሱቅ ላይ ብሩን መቀበል ትችላለህ። እሺ
የት የት የት መጥቼ የት ነው ያለኸው አንተ?
ድሬዳዋ ነኝ።
እሺ ድሬዳዋ ሱቅ አለን። እዛ ሂድና የቤት ቤት ሱቅ ደቻቱ ቢራቱ ሆቴል ጋር
እ ሱቅ አለ። እዛ ሂድና እሺ።
ኮዱን ስትሰጣቸው ብሩን ይሰጡሃል። ሶስት መቶ ብሩን ይሰጡሃል። እሺ
የቱ ኮድ እ voucher ኮድ account history ላይ ትገባና
አ ከዛ voucher history የምትል አለች
እሺ እሷ ላይ ገብተህ start date እና end date አስገባ ይልሃል። በትላንት ታስገባለህ ቀኑን በሀያ ዘጠኝ አስራ ሁለተኛ ወር ሁለት ሺ ሀያ ሶስት
እሺ እነሱን ሁለቱም ላይ የሚያስተካክለው ማለት እንደ- ነው።
አይ አንተ ራስህ ኮድህን ማግኘት ትችላለህ፣ ግን እነሱም guide ያደርጉሃል እዛ ከሄድክ አይ ኮድ አውቃለሁ፣ ብሩ ብቻ ነው እያልገባ እኮ ኮዱን ያልገባልኝ።
ኮዱን ከሰጣሃቸው እነሱ ራሳቸው ላይ ብሩን ያስ- ኮዱን ያስገቡትኝና cash ብር ይሰጡሃል። ሶስት መቶ ብር ይሰጡሃል።
እሺ ማሪ እሺ Thank you እሺ፣ እሺ፣ አመሰግናለሁ። እኔም መልካም ቀን እሺ